በቃ አብላ ጌታ ያውቃል።
አቤት
አቤት ጌታ ያውቃል።
አቤት ለምንድን ነው አንተ complete የማትለው? አንተ ራስህ ነ- አንተ ራስህ እየሰራልኝ ኮምፕሊት ስላለ ያልከው ነው።
ለምንድን ነው ነው የምልህ።
እየሰራልኝ ስለሆነ ነው።
አንተ እየሰራ ስላልሆነ ነው አይደል? እኮ አይደለም።
ሰዓት አለህ ብዬ ነው። እሺ እኔ እልልሃለሁ፣ ችግር የለውም።
ለእኔ እየሰራልኝ ስላልሆነ ነው። አንተን ኢንተርኔት እኮ ለአንተ እየሰራልኝ ያለ ለምንድን ነው? እኮ complete በይልኝ ነው ያለኝ አይደለ?
አ ኢንተርኔት ሌለው የኔ እኮ እልልሃለሁ በቃ እሺ እኮ
ስለ ሜዳ